hello
ጤና ይስጥልኝ።
ሰላም ልዑል ሰገድ ከ WePlus Solution ድርጅት ነበር የምደውልልህ።
ከምን?
WePlus Solution ድርጅት እሺ ድርጅታችን የታክሲ አሽከርካሪ አገልግሎት የሚሰጥ ነው እና
ይቆራረጣል አባት አራት ለእናንተ
ይቆራረጠብኛል። አ፣ እስኪ አሁን ልግባ።
የትራንስፖርት አገልግሎት
እሺ እሺ፣ ከ WePlus ነበር የምደውልልህ።
እሺ
hello ይሰማል አሁን?
ይ- አዎ፣ አሁን ይሰማኛል። አ፣ hello ይሰማል።
እሺ ከ WePlus ድርጅት ነበር ከ WePlus ድርጅት ነበር የምደውልልህ። ድርጅታችን በ ride አገልግሎት ላይ እየሰራ ያለ ድርጅት ነው። እያደረገው ከጥባችሁ አስር percent commission ላይ ስድስት percent ኡን ብቻ ተጠቅመን አራት percent ኡ ለእናንተ የቁጠባና የኢንቨስትመንት እ፣ አማራጮች ላይ ነው የምናውለው። ካልፈለጋችሁ ደግሞ የማውጣትን መብት አላችሁ።
እሺ በተጨማሪም ይህንን የምናደርግበት ምክንያት አሽከርካሪዎች አደጋ ቢደርስባቸው ቢታመሙ ምንም አይነት ኢንሹራንስ እና ጡረታ ስለሌላቸው ያንን ታሳቢ አድርገን አራት percent አ፣ ላይ ማለት ነው አ፣ እና ለመመዝገብ WePlus Solution Provider የሚለውን application ከ Play Store web store ላይ አውርደህ እዛ ላይ አ።
መመዝገብ ትችላለህ እሺ እና ከእኛ እሺ።
ጋር መስራት ትችላለህ። ስሙን ይዘኸዋል? ይቅርታ አ፣ ስሙን አ፣ ይዘሃል?
አ፣ Plus?
አ፣ app ኡን ነው የማወርደው? አ፣ B Plus
We We We ነው እሺ We We አዎ We Plus Solution Provider እሺ።
የምትለዋል user ም ስላለ provider የምትለው ካ- ካልሆነ ደግሞ ቴሌግራም ልስጥክና በቴሌግራም አ።
ቁጥራችን ላይ በዚህኛው አ፣ አ፣ ልስጥክ ስልክ ቁጥር
ይሄ- ይሄኛው ነው ወይስ ይሄኛውን save አድርግ ልበል?
አዎ ይሄኛው አሁን የነገርኩ application ነው። እዛ ላይ ከቻልክ መመዝገብ አ።
ትችላለህ። ካልሆነ ደግሞ እሺ አይ እሱ ላይ አልመዘገብም ካልክ ደግሞ እ፣ የምሰጥህ የቴሌግራም አድራሻ ላይ መንጃ ፍቃድ፣ ንግድ ፍቃድ፣ ሊብሬ ወይም ከኪራይ እሺ።
ከሆነ የኪራይ ውል እንዲሁም ኢንሹራንስ እና ሶስተኛ ወገንህን በዛ መጠየቅ እሺ።
ትችላለህ። ጥያቄም ካለ እዛ ላይ መጠየቅ ትችላለህ።
እሺ ቁጥሩ እሺ ዜሮ ዘጠኝ ዜሮ እሺ። ዜሮ ዜሮ አዎ ዜሮ አንድ
ዜሮ አንድ ስልሳ ስምንት ሀያ ስምንት አይ ስልሳ ስምንት ነው ያልኩ ስልሳ ስምንት አስራ ስድስት አስራ ስድስት እሺ እዛ ላይ መንጃ ፈቃድ፣ እም።
ንግድ ፈቃድ፣ ሊብሬ ኪራይ ከሆነ ውሉንና ኢንሹራንስ መላክ ትችላለህ። መነሻችን እሺ።
መቶ አምስት ብር ነው። በኪሎ ሜትር አስራ ስምንት ብር ነው።
እሺ አባይ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን እሺ እሺ